ఎలా
Hello?
ሰላም ጤና
ጊሻ ምዝገባ አልቋል እንዴ?
በምንድን ነው መማር ነበር የተጀመረው? በአካል ነው በኦንላይን?
አይ በአካል በአካል ቦታ የለም የሚሰራው
እሺ። ክፍያው ማወቅ ይቻላል?
ቦታ የለም ትምህርት ስለሌለ ምንም እንትን አይልም።
ክፍያውን ማወቅ አይቻልም እናት?
እሱ ትምህርቱን ካልተማሩ ክፍያው ብቻ ምን ያደርገውታል ብዬ ነው የማየው።
ለመዘጋጀትስ ክፍያውን ማወቅ የለብኝም?
የመጨረሻ ዙር ነው አሁን ያስ- ያስተማርነው ማለት ነው። ከዚህ በኋላ ቀጣይ የለም። level ን አሳድገን እንመጣው ለጀማሪ እ?
ዩቲዩበር የሚሆን አይደለም። ለጀማሪ ዩቲዩበር የሚሆን አይደለም። አሁን ከዚህ በፊት ይሰጥ የነበረው ኮርስ ማለት ነው
እም፣ ለጀማሪ ዩቲዩበሮች ነው። አሁን ላይ ያለው ከዚህ በኋላ የሚሰጥ ደግሞ የጀማሪ ዩቲዩበር አይደለም። በሰደረሽ ማብቃት ላይሆን ስለሚችል